ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
ትናንትና ከሰዓት አምስት መቶ ብር CBE ባንክ withdraw ተደርግቼ እስካሁን አልገባም።
OK፣ ወደ CBE ባንክ የተደረጉ transaction ኦች delay ያደርጋሉ። እሺ፣ እሁድ ስለሆነ አ?
የባንክ system ኡ ያስቸግራል።
እሺ ስለዚህ ይቆያል ማለት ነው። እስከ ነገ check አድርጉና ነገ ካልገባ አሳውቀን እንደገና።
ሶ- ሶስት ቀን ይወስዳል።
አዎ ሊወስድ ይችላል። እስከዛ ድረስ ሌላ ገንዘብ ልከ ይገባል። ይገ- ምንድን ነው ችግሩ ግን? ያንን ያንን ገንዘብ ብቻ ነው።
no አይ ነገ check አድርጋት። ዛሬ ላይ ሪፖርት የምናደርገውንም ተመሳሳይ መልስ ነው የሚሰጥን። እሺ? ለዛ ትንሽ ቆይተ check አድርገን እንደገና።
አይ እሺ እሺ